Hello?
ደህና የኔ ስልኝ ቤተሰብ ቤት ምን ነበር?
ኧረ ብር ጠፍቶብኛል። ትላንት ማታ OK ትላንት
ትላንት ማታ ወደ
OK ስንት ብር ነው? withdraw አድርገሃል? አራት ሺ አራት መቶ ብር ነው።
እሺ withdraw አድር እም፣
OK ስልክህን አንዴ ትለኛል። የቤተሰብ ቤት እም።
ራሱ ነው የደወልክበት?
አይደለም ሌላ አስራ ሶስት ቤት ነው።
እሺ ንገረኝ።
ዜሮ ዘጠኝ እሺ አስራ ሶስት
ዜሮ ዘጠኝ አስራ ሶስት እሺ
አስራ ሶስት ሰባ ሶስት አስራ ሶስት ሰባ ሶስት እንደገና
አስራ ሶስት ሰላሳ ሰባት እሺ
ሰባ ዘጠኝ ሰባ ስምንት
እሺ
አንዱ ነው የወሰደው ነበር።
እሺ አንዴ ጠብቀኝ፣ check እያረኩት ነው። ትላንት ማታ ነው ያልከኝ?
ትላንት ማታ ወደ ነው።
OK ከትላንት ወዲያ
አዎ
OK Hello hello አይሰማ ነው አሁን ከአንድ ሰዓት በፊት ደውለ ነበር።
አልደወልኩም።
እሺ ከአንድ ሰዓት በፊት ሪፖርት አድርገውልሃል። በ እና- አዎ ሪፖርት ተደርጎልሃል።
ወስደው ነበር። አዎ አዎ አዎ አሁን ነው ሪፖርት የተደረገው አይደል?
እም፣ አስራ አንድ ሰዓት ከአርባ ላይ ሪፖርት ተደርጎልሃል። እሺ ሲመልሱ እየጠበቅን ነው። እሺ ሳንቲሞችን
እሺ መቼ ነው የማውቀው?
እ፣ አሁን መመለስ አ፣ እየመለሱ አይደለም። በእርግጥ ግን ሲመልሱ እንትን ይላል ይስተካከላል። እስከ ነገ ሲናድርግ እስከ ነገ ጠዋት። እሺ እሺ